ሙሉ ጤና ይስጥልኝ። ቃሲዶ ነኝ ከቤት እንደወደ
እንትን ነበረ የ finance ኦችን contact ማድረግ አልቻልኩም እና ስልካቸው ይላል
agent ኦች agent already shop ምናምን አዘጋጅቼ ነበር እኮ ስልካቸው ልስጥ ስልካቸውን ያ ሰማንያ ስምንት ቤቱ ከሆነ አይሰራም።
አንድ ሰማንያ ስምንት አርባ አራት መጨረሻው
እሱ አይሰራም።
እሺ ሞክርላቸው። አሁን እኮ አሉ እነሱ ይሰራል።
እሺ፣ እሺ። ደጋግሜ ሞክሬ ነው የሚል እሺ አሁን ሞክርላቸው እና ካልሰራ ደውልልን ለእኛ ወይ እነሱ እንዲደውሉልክ እናደርጋለን።
እሺ፣ እሺ።